ሄሎ
ሄሎ አቤት።
ሰላም ጤና ይስጥልኝ።
አብሮ ይስጥልኝ።
እ፣ ከመቶ ሰከንድ ተደውሎልዎት ነበር አይደለም?
አዎ አዎ። ሄሎ
ሄሎ
አቤት፣ ይሰማኛል። አዎ ጌታዬ፣ ተደውሎ ነው።
እኮ ሮብ አራት ሰዓት ፒያሳ ቸርችል ሆቴል አጠገብ ሊሴ ገብረ ማርያም ትምህርት ቤት ያለው ኢትዮ ቴሌኮም አለ።
እ፣ እሺ አወኩት። አዎ።
አዎ፣ እዛው ይምጡ። ኮፒ መታወቂያ ኮፒ አድርገው ይምጡ። ሲመጡ አራት ሰዓት ላይ ነው sharp መድረስ ያለብዎትኝ። ማርፈድ ምናምን አይቻልም።
እሺ እሺ።
አቻ